ይጎዳል፣ ፍቅር ጥላቻን ያበርዳል፣ ልክ መጥፎ ነው ይጎዳል። እንደ ድሮው ይሻላል፣ ፍቅር ሰላም ይሻላል፣ ይሻላል፣ ይሻላል። ሰላምን ሰላም ይወልዳል፣ ፍቅር ጥላቻን ያበርዳል፣ ልክ መጥፎ ነው ይጎዳል። በነጭርጌ በዘንባባ በሚማርኩ አበባ ተመስሎ መሃላችን ሰላም ይውረድ ከልባችን። ሰላም ሰላም ሁሉም ደና አንተ ምንም እኛም ደና ሰላም ሰላም ሁሉም ደና አንተ ምንም እኛም ደና ያ ሰላም ያ ሰላም ለፍቅራችን ያ ሰላም ለኑሯችን ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም ለድሮው ይሻላል ፍቅር ሰላም ይሻላል ይሻላል ይሻላል ሰላምን ሰላም ይወልዳል ፍቅር ጥላቻን ያበርዳል ልክ መጥፎ ነው ይጎዳል እንደ ድሮው ይሻላል ፍቅር ሰላም ይሻላል ይሻላል ይሻላል ሰላምን ሰላም ይወልዳል ፍቅር ጥላቻን ያበርዳል ልክ መጥፎ ነው ይጎዳል አብረን ስኖር ታቻችለ አንተ ትብስን የምለ ክፉ ደጉን አሳልፈን ተያይተን ተደጋግፈን ዛሬም አንተን ልቤ አይጠላም አማንቴና በልሆን ሰላም ዛሬም አንተን ልቤ አይጠላም አማንቴና በልሆን ሰላም ያ ሰላም ያ ሰላም ለሰው ልጆች ያ ሰላም ለሁላችን ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም እንደ ድሮው ይሻላል ፍቅር ሰላም ይሻላል ይሻላል ይሻላል ሰላምን ሰላም ይወልዳል ፍቅር ጥላቻን ያበርዳል ልክ መጥፎ ነው ይጎዳል እንደ ድሮው ይሻላል ፍቅር ሰላም ይሻላል ይሻላል ይሻላል ሰላምን ሰላም ይወልዳል ፍቅር ጥላቻን ያበርዳል ልክ መጥፎ ነው ይጎዳል ዋንጫ አንስተን ለፍቅራችን ይቅር እንበል ከልባችን ስንትም ሲባል ከአንድ ብርቱ ሁለት ነው መድኃኒቱ ሰላም ሰላም ለሁላችን መሰረት ነው ለፍቅራችን ሰላም ሰላም